ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን መኪና እናንተ ጋር ማለት ነው?
እ ምናምን መኪና እናንተ ጋር አለ ተብዬ ነበር።
መኪና እናንተ ጋር?
አዎ አለ እንዴ የሚሸጥ?
አዎ አለን።
እ የት አካባቢ ነው ያለው? በእናትህ እኛ የምንገኘው ፓስተር አለን ፓስተር አደባባዩ ፊት ለፊት መ- ሜክሲኮ በለዓም ሞተር ጋር እና መስቀል ስራውን ናዝራ ሆቴል ጋር እንገኛለን።
መስቀል flower ጋር ልምጣ። ናዝራ ሆቴል አፍሮሊንክ ሞተርን ያውቁታል? መስቀል ስራውን አፍሮሊንክ ሞተርን ያውቁታል?
አው- አውቶ ሊንክ ነው ያልሽኝ?
አፍሮሊንክ
አውቶ ሊንክ። እሺ፣ በ Google Map ብመጣ ነው ያለው እንዴ?
አ በአፍሮሊንክ